hello ጤና ይስጥልኝ። ነው እንዴ- እንዴት አረፈድሽ?
እግዚአብሔር ይመስገን።
ኢየሩሳሌም አንዴ ላስቸግር። ቅድም አውርቻት እሺ ነበር። አዎ።
እሺ ማን ልበል ስምህን?
አለማየሁ
እሺ ጄ ስልክሽ on ነዋ? ስልክሽ on ነው?
ኮድ አትሰጫቸው። እሺ የዋይፋ ኮድ እንዳትሰጫቸው። አቤት አቤት ኢየሩስ፣ አልማኝ አቤት አቤት እንዴት አረፈች?
አለን እግዚአብሔር ይመስገን ይሄው ገባው ኦኬ ጋብ ለሞክረው ስንት አዎ።
ነበረ ሰባት ሰባ ሁለት ስልሳ አንድ ቆይ አንዴ ይቅርታ ችግር accept አድርግሽ አዎ አዎ አዎ accept አድርገሽ accept እሺ ጨረስሽ አይደል? ወደ ስራ ልገባ ነው።
okay እስቲ ቆይ አንዴ ፋይሉ የት ነበረ folder ላይ ነው ያስቀምጣችሁት አዎ
ኬኖና ስፒን ነው አይደል እናንተ
እ እ ኬኖና ስፒን ነው ኬን ነው ኬን ነው ኬኖ ብቻ እሺ እሺ በቃ አንዴ
እሺ አስነካኩት እሺ እሺ
በቃ ሰው ጋር ቴሌግራም ላይ እሺ እሺ ስለዚህ ልግባ ወደ ስራ አዎ አዎ እሺ እንሂድ። አመሰግናለሁ እሺ